ሄሎ
ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እሺ፣ ተቋረጠ መሰለኝ ስልክ።
አዎ ተቋረጠ። እ ከትናንት አዎ።
ወዲያ ነበር ቤተር አካባቢ ያዘዝነው፣
አልተደወለልዎትም ትላንት?
አልተደወለልንም።
እስኪ ስልክ ቁጥር ይንገሩኝ።
እ እ ስልክ ቁጥር ይንገሩኝ ዘጠኝ።
ያዘዙበት።
እሺ ናትዬ፣ በየትኛው ቁጥር ነበር? በየትኛው ስልክ ነው? ዜሮ ዘጠኝ ሀምሳ ሁለት እሺ፣
ዘጠና ሶስት ሰባ አምስት ዜሮ ስምንት
7508 አዎ ናቲ በሚለው ምን product ነበር የቀረቡት?
ሽንኩርት እ ምንድን ነው ቲማቲም ነው።
ቲማቲም፣ አዎ ቲማቲም እና ካሮት።
እሺ፣ ካሮትና ድንች እንትን fail አድርገዋል።
ድንቹ fail አድርጓል፣ ካሮቱ ግን አላደረገም ነበረ
ካሮቱም አድርገዋል። ሁለት ሰው ብቻ ነው ያለው።
ያለው ካሮት ሶስተኛ ሶስት ሰው ሰው አልገባም። ናቲና አቤኔ አቤኔዘር ብቻ ናቸው።
ናቲና አቤኔዘር ብቻ ናቸው። ሶስተኛ ካሮት አልገባውም ነበር እንዴ ሌላ ሰው በአንደኛው ስልክ እም፣ በቃ እሺ ምን ይሻለናል? ደግሞ ወደ- ካሮቱን አልተውንም እኮ ቲማቲም ይሄ- ነው የተው ድንቹን ነው የተው ሄሎ ሄሎ አቤት ይህ ሁለት product ነው ያለው። አዎ እሺ ትላንት ሁለቱም አልተ- product ትላንት አልወጣም ነበረ። driver አልተደወለሎትም ትላንት?
አልተደወልም። አዎ እሺ ዛሬ ልስጦት እስኪ የያዘው driver እሺ ቁጥር ያዝሽ
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሀምሳ ስድስት ሀምሳ ስድስት ሰማንያ ሰማንያ ሶስት
ሰማንያ ሰማንያ ሶስት አዎ የ driver ቁጥር ነው። አዎ የደወለው።
የ driver አዎ እሺ አዎ፣ እሺ እሺ እናመሰግናለን። እሺ መልካም ችግር የለም።